Hello ጤና ይስጥልኝ። Hello ወይ
ሰላም ጤና ይስጥልኝ። Donkey Tube ነው።
ከእናንተ ጋር ለመስራት ነበር መንትሆን አይቼ ማስታወቂያውን
እሺ፣ በምን ጉዳይ ነበር መስራት የፈለጉት?
እ?
በምን አይነት ዘርፍ ነው መስራት የፈለጉት?
እ፣ እንግዲህ ማለት እነ እናንተ እንትን ባላችሁኝ እ፣ ስራ ቦታ እንትን ማለት ትችላለህ።
Okay፣ Donkey Tube ላይ ማስታወቂያቸው ነው።
አዎ እሺ፣ ስለዚህ Donkey Tube ላይ ይግቡና Donkey Tube ን ለማግኘት የሚል link አለ። ከዛ ውስጥ ከ Donkey Tube ጋር ለመስራት የሚል አለ። በዛ ገብተው apply ያድርጉ።